eh Vita, vai. Ana fayyaa kanaa siidi lakka.
ሄሎ ሄሎ ሄሎ፣ አቤት።
ሰላም ነው?
ሰላም፣ እግዚአብሔር ይመስገን።
አይ ይቅርታ፣ ሽንኩርት አዘን ባቴ አልመጣም። ከቢሮ ልንወጣ ነው እና ጊዜ ስራ የለ። ምን እናድርገው?
እስቲ ስልክ ይነግሩኛል?
እ እ ስልክ ቁጥር ይነግሩኛል?
ይለያም ተስካውት እንዴ ዜሮ ዘጠኝ አስራ ሰባት አስራ ሰባት
እ ቆይ አንዴ አስራ ዘጠኝ አስራ ዘጠኝ አስራ አራት አስራ አራት ሰባ አምስት ሰባ አምስት እሺ አህ እስከምትወጡ ሰዓት ጠብቁና እኔ እኛውን ኮምፕሌት ላይ አስገባላችኋለሁ። ከ- እስከሚመጣ ሰዓት ግን ጠብቁ እስክትወጡ ቢያንስ አህ አህ አህ እስከ- እስከ ስራ እስከ- እስከምትወጡበት ሰዓት ጠብቁና እኔ እኛውን ኮምፕሌት አስገባልዎታለሁ። መልስ እነግሮታለሁ ደውዬ።
እሺ ነገ ስራ ስለሌለ እኛ ቢሮ አልማን ጋር አንድ ላይ ነበረ። ስለዚህ ነው። እሺ እሺ እሺ